Hello ወይ አሁን ይሰማል? አዎ አውቄያለሁ።
በነገሩኝ ስልክ ነበር ደንበኛችንን ማግኘት አልቻልኩም። ወይ የተመዘገበ እሺ።
ስልክ ቁጥሬን መውሰድ
አምስት ዜሮ ስልሳ አምስት ሰላሳ ሰባት ስድስት ከፊት አምስት ዜሮ አድርገሽ ስልሳ አምስት ሰላሳ ሰባት ስድስት
በስልክ ነበር እያገኘሁት አይደለም።
እ እያገኘሁት አይደለም። በዚህ ስልክ ነበር ቁምጬ ነው የሚለው ቤቱ
ማነው የሚለው?
ቁምጬ
ያችን ወይ ስልክ ቁጥር ወይም ደግሞ BGI ID የምን ቁጥር ቪዛ ID ውን አላውቅም።
የተመዘገበበት ስልክ ቁጥር ቪዛ ID ው ይልደረና የለም። ምን ልንገርሽ ሌላ አዎ TIN number በ TIN number ነገርሽ የለም አለሽ ስልክ ቁጥራቸው የቤቱ የተመዘገበ ስልክ ቁጥር እሺ ልንገርሽ አስራ አንድ ዘጠና ዘጠኝ
የውስጠኛ አስራ አንድ ዘጠና ዘጠኝ አስራ አስራ ሶስት ምሳሌ
አስራ ሶስት አስራ ሶስት አስራ ሶስት አስራ ሶስት አዎ
ኩምቼ ባርና ሬስቶራንት ነው።
ቁምጃ ደንበኛችን- የደንበኛችን ሙሉ ስም አንድ በት
እንደ ራሴ ጋሻ ብለሽ ያዥ። በእኔ መዝግቢ ወይ የሰውየው መዝግቢ ጥላሁን ብለሽ መዝግቢ።
ጥገና ክፍሉ ሲመጡ የሚያገኙት ሰው ማለት ነው። ጥላሁን ነው።
ናዚ የጥገና ክፍሉ ሲመጡ የሚያገኙት ሰው
ጥላሁን አለሙ እሺ፣ ጥላሁን አለሙ አዎ።
አሁን እ፣ የደወሉበት ስልክ ቁጥር ወይም የነገሩኝ ላይ
የነገርኩሽን ያዥ። እኔ እኔ እኔ ቁጥር ያዥ ችግር የለም።
አሁን የተደወለበትን አዎ አዎ።
ቦታዊት አካባቢ ነው የሚገኘው።
ሩዋንዳ ቦሌ ሩዋንዳ
ምንድን ነው የሆነው? ማሽን ፍሪጁ ተበላሽ አይሰራም አያገበጥም
መብራት ግን አለው
ያሽ ይበራል።
ዳ ይበራል ግን አይሰራም አያገበጥም
ደንበኛችን ሲያስተላልፋሉ የጥገና ክፍሉ ይመጣል።
እሺ
ሌላ መረጃዎች ነገር አለ?
እ አመሰግናለሁ
ደውል እናመሰግናለን። አቶ ያሉትን ሀሳቦች ላይ እ ከምትቀምጡ እሺ መልካም ቀን።
እሺ